ጤና ይስጥልን። ቤስት ቤት ቤቲ ነኝ ምን ልርዳው።
ብዙ confirm አስገብተዋል።
በዚህ ስልክ ነው።
አዎ ስንት ብር ነው?
አስራ ስድስት ሺ አስር ሺ ስምንት ሺ ብዙ አለ። total ኡ ሀምሳ ምናምን።
እሺ አንዴ ጠብቀኝ። እሺ check ላድርገው።
እሺ።
እሺ ሶስት ሺ ስምንት ሺ ሰባት ሺ አስር ሺ አስር ሺ እያደረግክ ነው ያወጣኸው።
አዎ መ- ዛሬ እና እሺ ከፊት ሁሉንም ወደ ንግድ ባንክ ነው የላከው።
አዎ
እሺ አንድ ሺ ሰላሳ ሶስት ስልሳ ስድስት ሀያ አምስት ሰባ አራት ነው አዎ አዎ ትክክል ነው።
በዚህ ሰው። እሺ ሁሉንም confirm አደርግልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ እሺ ት- ት- አ- ትናንትና ከፊት ሌላ ካለ ግን
ምን አልከኝ?
አዎ ምን አልከኝ?
ም- ዛሬና ከፊት ስድስት አዎ ቀን የ- የትላንትናም የዛሬም ነው እያየሁልህ ያለሁት። ሁሉንም confirm አደርግልሃለሁ።
እሺ
ስለደወልክ። አመሰግናለን። መልካም ቀን።
እሺ አመሰግናለሁ።